ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን።
አለ እግዚአብሔር ይመስገን።
አቤት ሰማንያ አልበል።
ሰላሳ ሰባት ላይ ደውለ ነበር።
ይቅርታ በስተት ነው። ዘጠና ሰባት ላይ ደውላለሁ ብዬ ነው።
ሰማንያ ሶስት ዘጠና ሰባት የአቢሲና ያ ቢና ጋር ደውላለሁ። ይሄ ምንድን ነው? በስተት ነኝ። አዎ እሺ፣ እሺ፣ እሺ።